ሄሎ ሄሎ ሰላም ጤና ይስጥልን ቤት ቤት አማራ መጥራ አዋስ ከቤት ቤት
ሰላም ነው ሰላም ነው እንደናለን ምን ነበር አሉ አ ምን ነበር
የቤት ቤት እሺ
ሁለት ሺ ዋሚሳ እ ሁለት ሺ ቮቸር አለ እሺ
አሱረችና ቀይሪ ምን
ገልፉ ርሽን እሱ አኳድ አስገለብች እ
ሁለት ሺህ አለ
እሺ ዊዝድሮ ብሎ ነበረ
አዎ መሰለኝ
እሺ በምንድን ነው ወደ ምንድን ነው ዊዝድሮ ያደረገው
ቮቸሩ አበቀሻ
አዎ ቮቸሩን ወዴት ነው የላከው ወደ ቴሌ ብር ነው ወደ ሲቢ አዎ በሰረት ነው የምንጫወት ግን
እሺ ከቤስት ቤት ወደ ቴሌ ብር ነው?
አዎ ወደ ቴሌ- በተለይ ብር ቀይሪ
እሺ ስልኩን ንገረኝ እስኪ ለምበር ከይሸክ ዜሮ ዘጠኝ እ
ዘጠና አንድ እሺ
አርባ ስድስት እሺ
ያ እሺ አርባ ስድስት
ያኔ ውሸት ስራ እሺ
ዜሮ ዜሮ
በየትኛው ነው የሚጠቀመው በዘጠኝ ነው በዜሮ ዘጠኝ
ክረት ውስጥ ለማሻማ አዎ ያኛውን የምትመቅም አዎ እሺ ትንሽ ጠብቀኛል
እኛ ደስ- ደስ አሁን አፉልን በያለ ወላሂ
መቼ ነበረ
እ መቼ ነበር
ጎርሜ ሀይት ቀን ነው ወይ ወር ነው እ
እ ወሩ
ወሩ ሳይሆን ቀኑ
ማንዛ
ትላንትና ነው ከትላንት ወዲያ ነው
ማንዛ ዛዕተ አሁን ግሽ ሰላላት ፈበሽ ማንኩ መዝር ሰጠና ሀያ ቀን
ቀኑ ስንት
አስራ ዘጠኝና መይ ቀኑ መቼ- ትላንትና ነው ከትላንት ወዲያ ነው
ለዓብት ጎርማ ይዞ ክለ
እሺ በሀያ ወትር ነው።
ዘጠኝ ነው እ
በሀያ ዘጠኝ ነው ወይስ በሀያ ስምንት
ፎር ስለሆነ ያለ ምን አለሽ ሁለት ሺህ ይቅርታ ብር ነው?
አዎ
እኮ ፌልድ አደረገ እኮ ቮቸር ከሆነ ፌልድ አድርጓል። ወይ ጎንደር የሌለውን ወይ የሌለውን ብር ነው የጠየቀው።
ለዓብ ይጥማ ተሰብሰባቱ አለ የራሱ ብር ነኝ ያለ ነው እኮ ወይ ብር ሳይኖርክ ሁለት ሺህ ብር አዘኸው እኮ አዎ አዎ አሁን ብር የነበረ ተበላ እሱኛው ደግሞ ቴሌ ብር አጣን ገስ በት
ሄሎ፣ አዎ እሰማለሁ ይሄኛው ቮቸር ያዘዘው ፌልድ አድርጎ ወደዛ ወደ አካውንቱ ነው ሪቨርት የሚያደርገው።
አዎ እንደዛ ነው የፈለገን እ?
አዎ እንደዛ ያለሽ ነው እኛ ደግሞ የፈለገን እኮ ስማኝ መጀመሪያ እሺ ይህን ድሮ የጠየቀው ወይ ብር ሳይኖረው ነው ወይ አዎ ደግሞ ሲጠይቀው failed ብሎት አላወጣለትም። እዛው ቤስት ቤት ላይ ነው የቀረው። failed የሆነ transaction ነው አዎ
እኮ failed ከሆነ ቤት ቤቱን ነው check ማድረግ ያለበት። account history ላይ ገብቶ እሺ በቀን ሰላሳ ትላንትና አይደለ ትላንትና ላይ account history ላይ የትላንትናውን history ውን ማየት ይችላል።
እሺ እሺ አባ ስለደወላችሁ እናመሰግናለን።
እሺ እምቢ ካልን እንደውላለን እሺ
ከ-